ሰላም ጤና ይስጥልን ቤተሰቤት
ጤና ይስጥልን በጣም ነበር
withdraw አድርጌ ያው ቆይ ብለውኝ ነበር። ቅድም ደውያለሁ። እስካሁን ስንት ብር ነው ሁለት ሺህ አምስት መቶ
እስኪ ስልክህን ትነግረኛለህ የመቼ ነው
ኧረ ሳምንት ሆነው በጣም እየደወልኩ ነው።
okay ቆይ ሐዋላ ሳንቲሞች ተልኮ ነው እኮ እስኪ ስልክህን ንገረኝ ዜሮ ዘጠኝ አስራ ሁለት
አስራ ሰማንያ ሁለት ዘጠና ሀምሳ ሰማንያ ዘጠና ሀምሳ ስምንት
ሳምንት ነው የሆነው
አዎ ሳምንት ሳንቲሞች ጨርሰናል። እስ- ያለ- የሆነች ባግ አጥሞን ነበር ጨርሰናል። አዎ፣ ያ- ያለውን ነገር አሉ።
ጨርሰናል አሉ
አዎ
ቀኑን ትነግረኛለህ ከዘጠኝ ጀምሮ ነው በአንድ በአንድ
አዎ ቅዳሜ ሌሊት አንድ ወይ ሰላሳ ወይ አንድ እንደሚሆን
ተስተካክሏል ነው ያሉ ከአንተ
አዎ እዛ ማለት እንዲህ አ- አጋጥሞን ነበረ። ይሄ pending ላይ ያሉ withdraw ዎች እነሱን ያሉ- የተሰ- የተላከልንን መልሰናል አሉ።
okay እሺ ድጋሜ ልላክላቸው እኔ በዚህ በኩል ስንት ብር ነበር ያልከኝ አገኘህ? ሁለት ሺህ አምስት መቶ
ሁለት ሺህ አምስት መቶ አይደል አዎ፣ በጣም እየደወልኩ ነው። እስኪ አሁን ልከሽ ራስ ደውይላቸው እና እስኪ አናግሪያቸው እሺ አባ የሚሉሽን መልሰሽ ታውቅኛለች።
አዎ እደውልልሃለሁ ልላክላቸው ነው እሺ፣ ግን ሁሉም እንደዚህ ያሉ ነው ማለት እ፣ አዎ ይቅርታ ያው ከ- በእነሱ ስህተት ነው የሁላ ነገር የመጣው እና በጣም ብዙ transaction ስለሆነ እናንተ ስትነግሩ ነው የምንልክላቸው ኦስ- እኔ በጣም ብዙ ጊዜ ነገርኳችሁ ለእናንተም ለእነ- እም፣ እሺ ይቅርታ ስንት ነው ስንት ጊዜ ነው እስኪ ይገባል ማለት ይቅርታ አሁን አሳ- ላኪላቸውና ይስተካከላል እሺ ላኪላቸውና የሚሉሽን እስኪ ወይ ደውይልኝ አሁን በነገርኩት እሺ አባቴ እሺ